ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል በመጋቢትና ሚያዝያ ወር 2010 ዓመተ ምህረት ሹሞቹ ስልጣን እንደያዙ በፍኖተ ዴሞክራሲ ተላልፈው የነበሩ የተለያዩ ሀተታዎችን በተከታታይ እናሰማለን። በቅድሚያ ግን ምን ያልተባለ ነበር ሰሚ ጠፋ እንጂ ዋሾ በረከተ እንጂ በሚል ርዕስ አስተላልፈነው የነበረውን እናስቀድማለን። ምን ያልተባለ ነበር ሰሚ ጠፋ እንጂ ዋሾ በረከተ እንጂ። ዓመት አልፎ ዓመት ሲተካ ታሪክ የተደጋገመ ቢመስልም ቧልትነትን ትቶ ምጸትን ማቀፉ ደግሞ ታሪካዊ ሀቅ ነው። የወያኔ አገዛዝ ካለፈው ቢመሳሰል በድርጅቶች ላይ የተነሱና እየተነሱ ያሉ የፖለቲካ ጊንጦች ያው አንድ መስለው ቢታዩ የሚያስገርም አይደለም። ታሪክ ራሱን ይደግማል። ዛሬ ከትላንት አንድ ነው፣ ያው ነው ማለቱን ባንችልም መሰረታዊ በሆኑት የሀገራችን ጉዳይ ላይ ዛሬ ወያኔና ቅጥረኞቹ የሚረባረቡበት ያባ ከዓመታት በፊት ያሰራጨውን መልእክቶች ማቅረቡ ወቅታዊ ነው። ዴሞክራሲያ ገና በ1966 ዓመተ ምህረት ሲጻፍ የነበረውን ቀደም ብለን በየጊዜው አቅርበናል። ቀጥሎም ህዝብ ለፋሽስታዊ አፈና ተሸናፊ እንዳይሆን ለወያኔ እጅ እንዳይሰጥ ያኔም የተባለው ለዛሬ የሚሰራ ነውና እነሆ ዴሞክራሲያ ቅጽ 14 ቁጥር 1 የካቲት 1980 ዓመተ ምህረት ይህንን ማስጠንቀቂያ አቅርቦ ነበር። ለውጥ ይመጣል። ያ ለውጥ ግን ሀዲዱን እንዳይስትና እዚያው ከዳከርንበት የተለመደ አዘቅት ከቶን ያንኑ ያንኑ እንዳንጫወተው አሁን ባለው መሪር አገዛዝ በመንገሽገሽ ብቻ ከዚህ የባሰ አይመጣም፣ የመጣው ይምጣ በሚል ደርግ በላባደሩና በሰፊው ህዝብ ልዕልና ሲምል ሲገዘት እንደነበረው ሌላ አንጀት የሚበላ መሐላ ይዘው አንደበታቸውን አለስልሰው የሚቀርቡ ስለ ነጻነት፣ ስለ ፍትህ፣ ርትዕ የሚያንበለብሉ የዴሞክራሲ ነቢያት ዳግመኛ ሊያማልሉን አይገባም። በህዝብና በፖለቲካ ስልጣኑ መካከል አጋፋሪ፣ አማጭ፣ ረማጭ፣ የነገር አባት ስማ በለው አስተርጓሚ አያስፈልገውም። ጭቁኑ ህዝብ በስልጣኑ ላይ ከራሱ በስተቀር ሌላ ነቢይ፣ ሌላ መሲህ አይፈልግም። እኛ ሞግዚት እንሁንህ፣ እኛ እንወቅልህ እያሉ የህዝብን ትግል መሰላል አድርገው ከስልጣን ኮርቻ የወጡ ሁሉ የራሳቸውን መደብ አጠናክረው ሰፊውን ህዝብ መጋለቢያ፣ አገርን የጥቅማቸው መለወጫ ከማድረግ የተቆጠቡበት ታሪክ አልታየም። ይህ የመርገም ምዕራፍ ዳግመኛ እንዳይገለጥ ለመጨረሻ ጊዜ ታጥፎ ገሃነም መውረድ አለበት። ይህ ማስጠንቀቂያና ምክር ሰሚ አጥቶ ደርግ በወያኔ ሲተካ በርካታ ዜጋ የተሻለ መጣ ብሎ ተደናግሮ ለወያኔ ጊዜ እንደሰጠ ያየነው ነው። ዛሬም ወያኔ ወደ ውድቀቱ በሚያመራበት ወቅት የባሰ እንዳይመጣ የሚለውን ከወያኔ አስወጋጁ ትግል ጋር አያይዘን ማስኬድ አለብን። ወያኔ እኔ ከተወገድኩ አገሪቷ ትጠፋለች ብሎ የሚያቅራራው ለራሱ ጥቅም ቢሆንም የዛሬው ትግል የነገን ድልና ግብ ከግንዛቤ ማራቅ አይችልም። ዲሞክራሲያም ይህን ሲያሰምርበት ሲያስረዳ የሚከተለውንም ጽፎ ነበር። የኢትዮጵያ ሕዝብ ፍላጎት ከአንድ ጌታ ተላቆ ለሌላ ጌታ ማደር አይደለም። የፊውዳሉ ስርዓት ልውደቅ ልውደቅ እያለ ሲርገደገድ በትር ምርኩስ ሆኖ አዘባኖ ያቆየው የአሜሪካን ኢምፔሪያሊዝም እንደነበር ግልጽ ነው። በእግሩ የተተካው ፋሽስታዊ ደርግ ሶቪየት ኢምፔሪያሊዝምን ጥላ ከለላ አድርጎ ባስተማረው የአፈና ጥበብ ነው ከመምህሩ ደቀ መዝሙሩ ባስናቀ ሁኔታ አምቆ ይዞ እየገዛ ያለው። የአፍሪካ ቀንድ ካላት ስትራቴጂያዊ አቀማመጥ የተነሳ ሀያላን መንግስታት መራኮታቸው እያደረጓት ነው። የኔ ሰበካት ሁን የኔ ሰበካት ሁን ፉክክራቸው በዚህ አካባቢ ባሉት ህዝቦች ነጻነት ላይ የተንጠለጠለ ሰይፍ ነው። ማንም ማን ከእንግዲህ በነጻነትና በዲሞክራሲ ሽፋን ከበስተጀርባው ባዕድ አምላክ አድራጊ ፈጣሪ ጌታ አለማስተከሉን አይን አጮልጎ ማየትን ይጠይቃል። የኢትዮጵያ ህዝብ ዝንተ ዓለም የፖለቲካ የኢኮኖሚ ገባር ሆኖ አጥንት ጉልጥምቱን አስገዝቶ የድህነት መለኪያ ሆኖ መኖሩ እዚህ ምዕራፍ ላይ ማብቂያው ይሁን። የኢትዮጵያ ህዝብ ሌላ ጌታ ቀይሮ እድሉን ማየት አይደለም የሚፈልገው። የኢትዮጵያ ሰፊ ህዝብ የሚፈልገው ራሱ የራሱ ጌታ መሆንን ነው። ራሱ በእድሉ ላይ ወሳኝ ሆኖ ከሃሊነቱን ማሳየት ነው። በራሱ ትግል ራሱ ተዋናይ ሆኖ የፈጠራ ችሎታውን ማሳየት ነው። ከቶውንም የሰው እጅ ማየት አንገሽግሾታል። እንግዲህ በገዛ ዳቦው ልብ ልቡን ሊያጣው አይፈልግም። በአሁኑ ጊዜ ሁሉም ዜጋ የሚያውቀው ሀቅ አሜሪካ፣ አውሮፓና ቻይና የዘረኛው አገዛዝ ደጋፊና ተንከባካቢ ሆነውና የህዝብንም ትግል ተጻረው እንደቆሙ ነው። የህዝብ ትግል ይህን ሀቅ ቸል ሊለው የሚችል አይደለም። በገንዘብ ኃይል ኃያል ነን ብለው የተነሱትና የህዝብን ትግል በማፈን የተካኑት እነ ቃታርና ሳውዲ አረቢያም የሚረሱ አይደሉም። አሜሪካ በርካታ ዜጎችን በቅጥረኝነት መልምላ በተለይም በአሜሪካ ምሁር፣ ጠበብት፣ ጋዜጠኛ ወዘተ በሚል ሽፋን ታጋይ ኃይሎችንና አገር ወዳድ መሪዎችን በማጥቃትና ወያኔን በማገዝ ላይ ናት። ኢትዮጵያን የሚቀራመቱት ባዕዳን የኢትዮጵያን ጥቅም የሚያስቀድምን ታጋይ ድርጅት አይፈልጉም። የኢትዮጵያ ሉዓላዊነት ይከበር የሚለውን ድርጅት ይጠላሉ። ለስልጣን እንዳይደርስም ሙሉ ጥረት ያደርጋሉ። ዛሬ በአንዳንድ ድርጅቶች ላይ የተጧጧፈው አፍራሽ ዘመቻ ጀርባ ወያኔ ብቻ ሳይሆን አሜሪካና እንግሊዝም አሉበት። ይህም ጉዳይ የህዝብን እና የታጋዮችን ትኩረት መሳብ ይገባዋል። የባዕዳን ሴራ ሰለባ ሆነን ዳግም አገራችንን ለከፋ አደጋ እንዳናጋልጥ ለባዕዳን ጸረ ኢትዮጵያ ዘመቻ አመቺ መሳሪያ ሆነው የሚገኙት የግንጠላና የጥላቻ አቀንቃኞች ናቸው። በቅርቡ ቡችላቸው በሆነና አዋቂ ብለው በሚያራግቡለት ግለሰብ አማካይነት የሙስሊሙን እንቅስቃሴ ለመከፋፈልና ህዝብንም እርስ በርስ ጥላቻ ለማፋጀት በተደረገው ሙከራ ምሳሌ ነው። የግንጠላን ጎጂነት በመልእክተ ኢሕአፓ ህዳር 1984 ዓ.ም የሚከተለው ሰፍሮ ነበር። ጠባብ አመለካከት ላይ የሚዳክሩ ኃይሎች የራስን ዕድል በራስ የመወሰን መብትን በአብይ መልኩ የመገንጠል መብት አድርገው እየወሰዱ መገንጠል ለሚሉት ብቻ ጫናና ቅድሚያ በመስጠት መፍትሄው መገንጠል ነው የሚል አቋም ይገፋሉ። ወያኔ በመጀመሪያ ፕሮግራሙ ሁሉም ብሔሮች ተገንጥለው የየራሳቸውን ነጻ መንግስታት ማቋቋም አለባቸው ይል የነበረው ለዚህ ነው። መገንጠል እንደ ብቸኛ አማራጭና መፍትሄም በመወሰዱ ይህን እርምጃ ተገቢ ነው ለማሰኘትም ስንኩል ምክንያቶች፣ ቅኝ ግዛት፣ የማይታረቅ ቅራኔ ወዘተ ተደርድረዋል። ዛሬም እየቀረቡ ናቸው። በዚህ መልክ ሆነ በሌላ ቢቀርብ ጠባብ ብሔረተኛ ስሜት ከትምክህት ባልተናነሰ ጎጂና አበጣባጭ በመሆኑ የመገንጠል መብት በዋናነት መራገቡ አንድነትን ሳይሆን እስከ ጎጥ ደረጃ ድረስ ብጥብጥንና ክፍፍልን እንደሚያመጣም ዛሬም በዓይኖቻችን ማየት የጀመርነው ሀቅ ነው። ኢህአፓ በዚህ መልክ የጠባብነትንና ግንጠላን አደጋ ሲያጋልጥ ዛሬ ድርጅቱን የሚከሱት ክፍሎች በአብዛኛው ደረጃ ከወያኔ ጎን ተሰልፈውም ነበር ማለት ይቻላል። እንቀጥል። መልእክተ ኢሕአፓ ይህንንም ብሎ ነበር። ኢትዮጵያ የቆየ አንድነቷ የሁሉም ሕዝብ መራራ ትግልና ጠንካራ ፍላጎት ውጤት እንደመሆኑ መጠን የሚያኮራ ጸጋ እንጂ ችግሯ አልነበረም። አንድነቷ በእኩልነትና በዲሞክራሲ ላይ ተመስርቶ ይጠንክር ማለት ተገቢ አቋም ሲሆን አንድነቷ ለህዝቦቿ መከራ ምክንያት የሆነ ይመስል መገነጣጠሏን እንደ መርህና ዓላማ መውሰድ ግን አጥፊነት ከመሆን ሌላ ሊሆን አይችልም። ድሃን ለመግደል ቤት ማቃጠል፣ ጫማ ሲጠብ እግር መቁረጥ ነው የሚሉ ክፍሎች ግን አንድነትን የሚሸረሽሩትን ክስተቶች በማስወገድ አንድነትን ከመገንባት ይልቅ አገርን ማፈራረስን ይመርጣሉ። የዚህ ውጤቱ ምን እንደሚሆን ደግሞ መታየት ጀምሯል። ለማንም የማይበጅ መፋጀት ነው። የህዝብ መፈናቀልን ማስፋፋት ነው። በደኖ ወሰር፣ አርባ ጉጉን በአገር ሁሉ ማስፋፋት ነው። የግንጠላ መንገድ ለባዕዳን እንደሚያመች የግብፁ አገዛዝ ኢትዮጵያን ለማጥቃት እንገንጠል የሚሉ ድርጅቶችን እናስታጥቅ ማለቱ ያስታውሷል። ለዚህም ነው ለግንጠላ አቀንቃኞች ጭንብል ለጋሽ ሳንሆን ማንነታቸውን እያጋለጥ መስመራቸውንም እንዲቀይሩና በኢትዮጵያ አንድነት ስር ለመብታቸው ይታገሉ ዘንድ ጥሪ ማቅረብ፣ ግፊት ማድረግ የሚገባው ወያኔ የከተበውን አንቀጽ 39 መደገፍና ማወደስ ሳይሆን ይሰረዝ ዘንድና ከወያኔ ሰነድና አገዛዝ ጋር ወደ ትቢያ እንዲጣል መታገል ይገባል እንጂ ወያኔ ለራሱ የትግራይን መገንጠል እርኩስ ዓላማ ያዘጋጀውን መቀበል ስህተት ነው። ታሪካችንን ከመረመርን ደግሞ ጣሊያንም ሆነ እንግሊዝ በብሔረሰብ ደረጃ ከፋፍለው ሊገዙን ሞክረው ነበር። ወያኔም በውድቀቱ ወቅት ይህንኑ ስሜትና አቋም ተጠቅሞ ኢትዮጵያን ከፋፍሎ ሊጎዳ የሚታወቅ እቅድ አለው። እንደገና እንደገና የትግላችንና የመስዋዕታችንን ፍሬ እንዳንቀማ ነቅተን መገኘት አለብን። ደርግ ነጠቀን፣ ወያኔ ነጠቀን። ነገ ደግሞ ጭምብል ያጠለቀ ሌላ ወያኔ ወይም የባዕዳን ቅጥረኛ በትግላችን ተጠቅሞ ስልጣን እንዳይዝ መከላከል አለብን። ያባ የህዝብን ትግል ፍሬ አላስነጥቅም ብሎ ሲታገል የታየ ነውና ከወዲሁ ድርጅቱን ለማዳከም፣ ለመከፋፈል፣ ለመበተንና አመራሩንም ለማጥቃት ዘመቻው ተጧጡፎ ይታያል። ዜጎች ሁሉ ይህ ህዝብን ለመጉዳት የተጠነሰሰ ጸረ ኢህአፓ ዘመቻ እንዲከሽፍ ከድርጅቱ ጎን መቆም አለበት። ከዴሞክራሲያ ጠቅሰን እናጠቃል። ይህች ሰዓት ለኢትዮጵያ ህዝብ ወሳኝ የጽሞና ሰዓት ናት። ሁሉም በየበኩሉ የሚመኛት ኢትዮጵያ ትኖረዋለች። ግን እንደ እያንዳንዱ ግለሰብ፣ ቡድን ወዘተ ምኞት ልትሰራ ልትስተናበር አትችልም። አንዱ በሌላው ላይ የራሱን ምኞት ለመጫን ሲነሳ የተጫነበት ሁሉ በጅ ሊል አይችልም። አልጫን ያለውን የተባለ የአስተሃጥሮ ስም ስላወጡለት፣ የተባለ ውግዘት ስላወረዱበት፣ ጦር ስለመዘዙበት ያችን የተመኟትን አገር መመስረት አይቻልም። በዚህ መንገድ ተሄዶ መንግስት የሚረጋ አልጋ የሚጸና ቢሆን ኖሮ የፋሽስታዊው መንግስት ኢትዮጵያ የትና የት በደረሰች ነበር። አገር የጋራ ናት ሲባል እያንዳንዱ እንደ ግል ምኞቱ የሚስላት የሚኩላት አገር ሳትሆን የብዙሃኑን ምኞት የምታንጸባርቅ የውዳኑንም የምትዘክር ለሁሉም በረከት ረድኤቷ የሚደርስ ለማለት ነው። ራሳቸውን የብዙሃኑ ወኪል አድርገው ወይንም ብዙሃኑን ሁነው ይህ ነው የብዙሃኑ ድምፅ፣ ያ ነው የብዙሃኑ አቋም የሚሉትን ወይም በግርግም ውስጥ አጉረው እያስተላለፉ በተደረገው ነጻና ዴሞክራሲያዊ ውይይት ሰፊው ሕዝብ ይህን ወሰነ፣ ያንን አወገዘ የሚለውን አይነት እጅ እጅ ያለ ወዘበሬታ እዚህ ቁም ነገር ወግ ውስጥ የምንዘንቀው አይሆንም። ሁሉም ዜጋ ለሚኮራባት ኢትዮጵያ በጋራ እንታገል። የሕዝብ ጎራ ከሰርጎ ገቦች ይጽዳ። ውድቀት ለወያኔ፣ ድል ለኢትዮጵያ ሕዝብ።
ያልጠቀመ ያልሰራ መወገዱ የግድ ነው። ቁሳቁስ ምንም ጥቅም ከሌለው ሴንጢው ከዶሎዶመ አልቆርጥ አልጠቅም ካለ መቀየር አስፈላጊ ነው። በፖለቲካ ይህ ሐቅ ሆኖ የሚገኝ ነው። ብዙ ደም ተገብሮ መስዋዕትነት ተከፍሎ መከራና ፍዳ ተቀብሎ የመጣ መፍትሄ ፍሬ ቢስ ከሆነ ይባስ ብሎ እንዲወገድ የተፈለገውን ችግር ካባባሰ መቀየር ይኖርበታል። ቢስሉት ቢስሉት ሙዝ የማይቆርጥ ቢላዋ መጣል አለበት። ደርግም ወያኔም የህዝብን አብዮት ማጅራት መትተው ነጥቀው ለስልጣን ሲበቁ የህዝብን ፍላጎት ረግጠው መፍትሄ ሊሆኑ ቀርቶ ከችግርም የባሰ ችግር ሆነው በመገኘታቸው እርባና ቢስ ከሚል ድምዳሜ ተደርሶ ደርጉ በትግል ሲንኮታኮት እነሆ ወያኔም ሊወድም የገደል አፋፍ ላይ ደርሷል። በመጀመሪያ የህዝብ ጥያቄ ዴሞክራሲ ሆኖ ሳለ ሁለቱ አገዛዞች ዴሞክራሲን አፍነው የአምባገነን ስርዓት መስርተዋል። አንዱ ካንዱ ትንሽ ይሻላል ወደሚል የጭራቆች ማወዳደር እንድንገባ መገደዳችን ለዚህ ምልክት ነው። የህዝብን መብት በየስርዓታቸው ቅኝት አፍነውና ተቃውሞን በደምና በአፈና ሊያጠፉ የሞከሩ ናቸው ሁለቱም። የደርግን ቀይ ሽብር ወያኔ በህዝብ ፍጅት ተክቶ ያው ግፉን ቀጥሎብናል። የሁለቱም አጫፋሪዎች የየራሳቸው ማጠየቂያ ሲያቀርቡም ለመታዘብ በቅተናል። የደርጎቹ ምንም ቢሆን ምን አገር ሊያጠፋ ይሁነኝ ብሎ ደርግ አልተነሳም ሊሉን ይቀርጣሉ። ብዙ መቶ ሺህ ዜጋን አንድ ትውልድን ፈጅቶ ለአገር ቆም ያለው መቼም ለማንም የሚዋጥ አይደለም። የወያኔ አዳናቂዎች ደግሞ ወያኔ ቢገድልም የደርግን ያህል ገድሎ ሬሳ አስከሬን አልሸጠም፣ በመንገድም አልጣለም ይሉናል። ለእኛ ለሰለባዎቹ ግን አስርም ተገደለ መቶ አስር ሺህ ተመተረ ወይም መቶ ሺህ ንጹህ ህዝባችን ስለሆነ የተገደለውና የሚገደለው ወንጀለኛነቱን ቅንጣትም ሊሰርዘው የሚችል አይደለም። ፍትህና መብት ለጠየቀ ህዝብ በገፍ ሆነ ባነሰ ቁጥር ግድያ ከተሰጠው ይህ ህገወጥና የሚወገዝ ነው። ወያኔ የአንድ ድርጅት የአንድ ጎሳ የበላይነትን አስፍኖ ኢ ዲሞክራሲያዊ ስርዓትን በላያችን ላይ በመጫኑ መፍትሄ ሳይሆን ትግል አባባሽ ሆኖ በመገኘቱ ከስልጣን መወገዱ የህዝብ ፍላጎት ነው፣ የግድም ነው። ለለውጥ ደግሞ ግማሽ ጆሮውን አልሰጥ ያለ በመሆኑ 27 ዓመት ሙሉ ባረመኔነት በመቀጠሉ ለየጥገና ለውጥ፣ እርቅ፣ ድርድር ወዘተ ብሎ ማዳከሩ የባርነት ቀንበር እንደጫነብን ያስቀጥለዋል እንጂ ምንም ጠቃሚ ነገር ለህዝብ አያመጣም። መሬት ዘራሹን ጥያቄ በተመለከተ ደርጉ የአርሶ አደሩ ዘራፊና በዝባዥ የኮታ አገዛዝ ሆነ እንጂ አርሶ አደሩ የመሬቱም የላቡም ፍሬ ባለቤት ሊሆን አልቻለም። ወያኔም ይህንኑ ቀጥሏል። የቋራን ለም መሬት አርሶ አደሩን አፈናቅሎ በአሰቃቂ ክህደትና ባንዳነት ለሱዳን አስረክቧል። ሰፋፊ የእርሻ መሬቶች በራሱ ኩባንያዎች ሲያስወስድ፣ ወደ ትግራይ ሲያጠቃልል፣ ለቻይናውና አረቦች ሲሸጥ አርሶ አደሩን ሲያፈናቅል አየን እንጂ የመሬት ላራሹ ጥያቄ የተፈለገውን ምላሽ ሲያገኝ ለማየት አልበቃንም። ጥያቄው አልተመለሰም። ችግሩ ተባባሰ እንጂ አልተቀረፈም። የሰርቶ አደሩ ሕዝብ መብቱ ተረገጠ፣ ለመከራም ተዳረገ፣ ማህበሮቹን አጣ እንጂ መብቱ ሲከበርለት አላየንም። የሃይማኖት እኩልነት የጠየቀው ሕዝብ ተቋሞቹንም የእምነት መብቱንም ተነጠቀ እንጂ ቀሳውስትና ሸቆች ለግድያና እስር ተዳረጉ እንጂ የሃይማኖት እኩልነትም ሆነ መብት ከቶም አልተከበረም። በአስተዳደር ደረጃ የህዝብ እኩልነት የተባለውን ወያኔ የመለሰ አስመስሎ ለጸረ አማራው እርኩስ ዘመቻው አውሎ ክልል የሚል መሰረቱ ያልቀና ክፍፍሎችን አምጥቶ አንቀጽ 39ን ፈንጂ አጥምዶብን የትግራይ የበላይነትን አሰፈነ እንጂ ህዝብን በራሱ ተለጣፊዎች አማካይነት ገዛ፣ ጨቆነ፣ በዘበዘ እንጂ የህዝብ የእኩልነት መብት የዴሞክራሲ አገዛዝ መብት ቅንጣትም አልተከበረም። ይህን ሀቅ የሳቱ ግን ወያኔን በጥላቻና ጸረ ኢትዮጵያ ዘመቻው አጅበው በወንጀልም ቢሳተፉም የፈለጉትንም ስልጣን ሆነ ፍርፋሪ ሳያገኙ ቀርተዋል። በደኖን መውለድ መብትን ማግኘት አለመሆኑንም በጊዜ ወያኔ ራሱ አስረድቷቸዋል። መማራቸውን ብንጠራጠርም ወያኔ የሰጠንን ክልልና የመገንጠል መብት ትምክህተኞች እንዳይወስዱብን ወያኔን እንደግፍ በሚል የተንሸዋረረ ድምዳሜ የአሶሳና የበደኖ ተጠያቂ ሌንጮ ለታ ወያኔን ሲማጸንና ሲለማመጥ መቆየቱና አሁንም ኦህዴድን ጥራን ብሎ መጨቅጨቁን ማንሳትም እንችላለን። በበኩላችን ፌዴራሊዝም አወቃቀር ስንል ህዝብን ከፋፍሎ የሚያናክስ በብሔረሰብ ላይ በዘፈቀደ የተካለለ ለሀገርም ሆነ አንድነት የማይበጅ ጉድ ሳይሆን ማዕከላዊነትን በራስ አስተዳደርና በሁሉም መስክ አንድነትና የህዝብ ሉዓላዊነት ለመተካት ነበር። የወያኔ ዕቅድ፣ ትልም ሁሉም ለዓመታት እንዳየው ለወያኔ አብረውት ላሉት አባዱላዎች፣ ሽጉጤዎች በረከት አዲሶች ጠቀመ እንጂ ለሕዝብ አልጠቀመም። የሕዝብ የእኩልነት የዴሞክራሲና ራስ ገዝ አስተዳደር እውን አድርጎ የማንንም የበላይነት ሰርዞ ለጋራ ብልጽግናና አንድነት አመቺ የሆነ ስርዓት አወቃቀር ማለታችንም ነው። ይህንንም የሚወስነው በሽግግር መንግስቱ ተረቆም በሚያጸድቀው ህገ መንግስት መሰረት ሰፊው የኢትዮጵያ ህዝብ ብቻ ይሆናል። ማንም ድርጅት ወይም ኃይል ፍላጎቱን በህዝብ ላይ በኃይል ሊጭን አይችልምም እንላለን። በዋና ዋና የህዝብ ጥያቄዎች መሰረት ስንቃኝ ወያኔ መፍትሄ ሳይሆን መርገማችን፣ ወዳጃችን፣ አጋራችን ሳይሆን ጠላታችን ሆኖ ይገኛል። ይህን ዘረኛና መርዘኛ እባብ በጉያችን ይዘን ለመቀጠል መነሳት የራሳችንን ጥፋት ማረጋገጥ መሆኑ አያከራከርም። ወያኔ አልሰራም። የከሸፉት ወያኔና ጭፍሮቹ እንጂ ኢትዮጵያና ህዝቧ አይደሉም። ከወያኔ ልናተርፈው ልናቆየው የምንሻው ምንም የለም። መለወጥ መወገድ ያለበት የወያኔ ፖለቲካ ነው። ወያኔነት መርዝ ነውና ቀመስ ቀመስ ሰበካ ገዳይ ነው። ከራስ እስከ ጥፍሩ ይህ አራጅና ነፍሰ ገዳይ ቡድን ሲፈተሽ ጥፋትን የሚጽፍ ነው። ወያኔን ማንፈርፈራችን ሲያንሰንም ነው። የአገራችንን አንጡራ ሀብት ሙሽልቅ አርጎ በልቷልና ንብረት ያለውንም ብናወድምበት ሲያንስ ነው። አድማውም ጥቃቱም ቢቀጥል ስንል ይህን ሁሉ በማጤን ነው። በደቡብ አፍሪካ እርቅ የተባለው ሂደት ምንም እንኳ በህዝብ ትግል አፓርታይድ ከሞላ ጎደል ቢወገድም በዋና ይዘቱ ለህዝብ እንዳልፈየደና መጥፎውን የብዝበዛ ስርዓት በጥቁር ከበርቴዎች አራማጅነት እንዳስቀጠለ ይኸው እያየነውና ደሙን ማፍሰስ የተገደደውም የሀገሪቷን የማዕድን ሰራተኞች ሁኔታ እየነገረን ነው። እርቅ ሲባልም ቢያንስ የደቡብ አፍሪካ ነጮችና ወንጀለኞች አጥፍተናል ብለው ንስሐ ገቡ እንጂ የበደሉትንና የገደሉትን ህዝብ እንደ ደርግና ወያኔ ሊወነጅሉና ጥፋተኛ አድርገው ሊደርቁ አልተነሱም። ትግላችን አሸብርቆ ወደ ታሪካዊ ድል ሊያመራ ቆርጦ ተነስቶ ባለበት ጥብቆ ሊያለብሱን የሚከጅሉትን ወዳጅ ልንል ያቃተንም ለዚህ ነው። አለኝ ሆኖልኛል ብሎ ከመደናገር እቅጩን አምኖ የለንም፣ መብታችን ጠፍቷል፣ የሀገራችን ህልውና አደጋ ላይ ነው፣ ገለውናል፣ ጨፍረውብናል፣ በቃ ብሎ ደፍሮ ትግልን ማፋፋም አማራጭ የለሽ ነው። ለጨቋኝ መመቸት፣ መለሳለስና ጭምትነት ብልህነት ሳይሆን መሳቂያ መሳለቂያ ዘመናዊ ባሪያ መሆንን መምረጥ ነው። የኢትዮጵያውያን ምርጫ ሊሆን አይችልም። አረረም መረረም ግዳጅን ተወጣው የሚል ትውልድ አገሩን ያኮራል፣ ለመጪውም ትውልድ አገር ያቆያል። የሰጠን መስሎ የሸጠን ወያኔ ጋር ሂሳብ ማወራረድም ግዴታችን ነው። ይህም መሆኑ የማይቀረው እኛ ስላልነው ሳይሆን ወያኔ ራሱ በራሱ ላይ እያመጣ ባለው ዕዳና መከራ ነው። ወያኔ ቅንጣትም ኢትዮጵያን አልጠቀመም። የወያኔ መሪዎች ዛሬም ነገም በመጪውም በታሪክ በጸረ ሕዝብነታቸው ፋሽስትነታቸው፣ በደም አፍሳሽነታቸውና ጸረ ኢትዮጵያ በመሆናቸው ውግዘትና ውርደት ተቀባይ ናቸው። ለኢትዮጵያ ቅንጣትም አልጠቀሟትም። አገራችንን በሁሉም መስክ ጎድተዋልና ዓለምንም ማወላወል፣ እነሱን ማስወገድ የአገር አድን ትግላችን ዋና ተልዕኮ ነው። ጸረ ወያኔ የጋራ ትግላችን ይፋፋም፣ ወያኔ ይወገዳል፣ ይወድማል።
የአዋጅ ጋጋታ ትግል ላይ ገታ።
ከዚህ ቀደምም ያየነው ነው። ወድቆ መንፈራገጥ ለመላላጥ እንዲሉ ጨቋኝ ገዢዎች መውደቂያቸው ሲደርስ የመጣባቸውን መቀበል ስለሚሳናቸው ትግሉን ለማቆም ለማክሸፍ በሁሉም መስክ ይንፈራገጣሉ። ወያኔ እያደረገ ያለውም ይህንኑ ነው። የወያኔ አለቆችም የሕዝባችንን ድል ለመንጠቅና ወያኔን ጠጋግኖ ኳኩሎ ለማስቀጠል ደፋ ቀናውን ያበዙትም ለዚሁ ነው። ወያኔ በይዘቱ ጸረ ሕዝብ ኃይል ነውና ወዲያው የሚመጣለት መፍትሄ ያው በኃይል ማፈን መግደል ማጋደል መሆኑን ሀያ ሰባት የመከራ ዓመታት አሳይተውናል። ከወያኔ የምንጠብቀው ጥይት፣ ግብረ ሲየል፣ ፍጅትና ግፍ ሲሆን ወያኔ ይጨምታል፣ ለህዝብ ጥያቄ ጆሮ ይሰጣል፣ ርኅሩህ ይሆናል የሚል ቅዠት ማስተናገድ አይቻለንም። በዘረኝነቱም ቀጠለ አባባሰ እንጂ የሚቀንስ አይሆንም። ይህን ክፉ ተመክሮ ያስተማረንን ሀቅ ዘንግቶ ዳግም ለወያኔ ሰለባ መሆን መወናበድ የ1983ቱን የ1997ቱን ለመድገም መነሳት በሀገር ላይ ወንጀል መፈጸም ነው። ለዚህም ነው ወያኔን ገደል ሊወድቅ ሲል ያዝ ደገፍ አድርገው ሊያድኑት የሚጥሩትን ሁሉ የአገር ሆኑ የውጮች የምንታገላቸው። መለስ ብለን ወደ ደርግ ውድቀት ጊዜ እይታችንን ስንመልስ ያኔም ቢሆን ሀቀኛ የሀገር ወዳድ ህብረት እንዳይመሰረት እንዲዘገይ ወያኔና መሰሎቹ ጥረዋል። ለአገር የሚበጅ ሽግግር ይደረግ ዘንድ አንዳንድ የአውሮፓ ሀገሮች ያደረጉትን ጥረት አሜሪካ አክሽፎታል። የኢትዮጵያን ሉዓላዊነት አከብራለሁ ብሎ ሲዋሽ ሲደልለን ቆይቶም ለኤርትራ መገንጠል ወያኔን ይዞ በር ከፍቷል። የነቃነው ከዘገየ በኋላ ሆነና በፈርጣጭ ፋሽስቶች አገራችን ተጋልጣ ለገንጣዮች ተዳረገችና ያው ይህ ነው የማይባል ጉዳት ደረሰብን። ወያኔ በእውን ኢትዮጵያዊ የሆነ የመሰላቸው ሻቢያ አይገነጠልም ብለው ያሰቡ ዴሞክራሲ ሊመጣልን ነው ብለው በወያኔ ስር ጭራቸውን የቆሉ ሁሉ ወያኔ በኢህአፓና በህዝብ ላይ ተረማምዶ ለስልጣን ሲበቃ ሲያጨበጭቡ ታይተዋል። ይህ አሳዛኝና በተጨባጭ የክህደት አቋም ብዙም ሳይቆይ የወያኔን ኢትዮጵያዊነት ሆነ አፍአዊ ዴሞክራሲያዊነት ጭምብል እንጂ ሌላ አለመሆኑን አረጋግጧል። ታዲያ ምን ያደርጋል? ንቃቱ ጊዜ ፈጀ። ወያኔ ተደላደለ፣ ከረመብን፣ ጨፈረብን፣ ኢትዮጵያን ጎዳ፣ አደማ፣ አገር አፈረሰ። ዛሬ ወያኔን ለማዳን በሚሰማው ጫጫታ መሃል ጊዜ ወስደን ትላንትም ምን ተደረገ? እንዴትስ አታለሉን? እነ ከሆንና አሜሪካ ምን ሴራ ፈጸሙብን? የአሜሪካ ቅጥረኞችስ በህዝብ ጎራ ገብተው ምን ያህልና እንዴትስ አደናገሩ? እንዴትስ ሰለባ አደረጉም ብለን መመርመር ያስፈልገናል። ትላንትን የረሳ ዛሬም ስህተቱን ይደግማል ተብሏል። ወያኔን ወደ ስልጣን ለማምጣት የተደረገውን ሴራና ተንኮል ሁሉ ዛሬ በሚገባ ማስታወስና ማጤን ይኖርብናል።
የአደናጋሪና ቅጥረኛ ኃይሎችና ቡድኖች ሚና፣ የባዕዳን ሚና ሁሉ በጥልቀት መታወስና መመርመር አለባቸው። የአሜሪካ የውጭ ጉዳይ ሚኒስትር አዲስ አበባ ቢጓዝ ያውም አለቃው ትራምፕ ኢትዮጵያን ጨምሮ ባልጎ ከሰደበ በኋላ ለኢትዮጵያ አዝኖ ሊጠቅመን ሳይሆን ወያኔ አብዮና ስህተትን እየፈጸመ ወደ ፍጹም ውድቀት አምርቶ በአካባቢው ያለውን የአሜሪካ ጥቅም እንዳይጎዳ ለመከላከል ብቻ ነው። ቀደም ፕሬዝደንት የነበረው ወያኔ መቶ በመቶ አሸናፊ የሆነበትን የምርጫ ቧልት ዴሞክራሲያዊ ብሎ አዲስ አበባ ድረስ መጥቶ ማሞገሱን የምንረሳ ልንሆን አንችልም። አምባገነኖች የአሜሪካ ጥቅም አስጠባቂና ደጋፊ እስከሆኑ ድረስ በዋሽንግተን ሆነ ለንደን ይታቀፋሉ። የምዕራቦቹን ጥቅም ተጻረው የሀገራቸውን ጥቅም ካስቀደሙ ደግሞ ሉሙምባ ተባሉ ማሸል፣ ንክሩማህ ተባሉ ካብራል ይጠቃሉ፣ ይገለበጣሉ። ወረራም የሚካሄደው ለሕዝብ ጥቅም ሳይሆን የራሳቸውን የቅኝ ገዢ ጥቅም ለማስጠበቅ መሆኑን በየአህጉሩ ያየነው ነው። ወያኔ የተፈበረከው በምዕራቦች ነው። የግንጠላ ሂደቱን የደገፉት ዛሬ ደቡብ ሱዳንን የሚያምሱት አሜሪካ፣ እንግሊዝና እነ ኖርዌይ ናቸው። ገንጣይና ጸረ ዴሞክራሲ መሆኑን አላጡትም። ምርጫ ብሎ በጭፍን ድምፅ መስረቁን ያውቃሉ። በሩዋንዳና ሌሎችም ቦታዎች እንዳደረጉት ስርቆቱንም መካሪዎቹ ራሳቸው ነበሩ። ወያኔ በሕዝብ ላይ ፍጅት ሲፈጽም አይተው እንዳላዩ ሆነው እነ ኢህአፓንና አማራውን እንኳን ገደልክ አጋስክ በሚል በጸጥታ ድጋፍ አጅበው የቆዩ ናቸው። በወያኔ ላይ የተነሳውን ሁሉ በአማራ ትምክህተኛነት ፈርጀው ቅጥረኞቻቸውን ወደ ጎረቤት አገሮችም ልከው ተቃዋሚዎችን እንዳይረዱ ማስጠንቀቂያ ሰጥተው ሲረዱት ሲደግፉት ቆይተዋል። የዚያ ጊዜ ጸረ ህዝቦች አሁንም ወያኔን ለማዳን ከተደበቁበት ጉድጓድ ብቅ ብለው ሊያወናብዱ በመጣር ላይ ናቸው። እነማን እንደሆኑ በደርግ ውድቀት ዋዜማና በነጋታው አውቀናቸዋልና ልንረሳቸው አይፈቀድልንም። በዚህ በዚያ የህብረት ጥረት የጥምረት ሙከራ በሚል ጫጫታው ደምቋል። የሚጠበቅ ነው። ለኢትዮጵያ የሚጠቅም ህብረት እንዳይመሰረት ማድረጊያ አንዱ መንገድ ይህ ነው። በህብረት ስም ክፍፍልን ማስፈን፣ በሰላማዊ ትግል ስም ወያኔ ላይ ማመፅን ማውገዝ፣ በሐሰት ዜና በሀገር ትግል እየተካሄደ አስመስሎ ማቅረብና ህዝብን ማዘናጋት የወያኔን አደናጋሪ እርምጃ ለምሳሌ እስረኛ መፍታት እንደ ትልቅ እርምጃ ወስዶ በማድነቅ በማዳነቅ ብዙ ሺዎች አሁንም በእስር ላይ መሆናቸውን ማስረሳት፣ ሁሉም እስረኞች ይፈቱ ማለትን መርሳት፣ የህዝብ ግፊት ወያኔ ሳይወድ ሊፈታቸው ያልፈለገውን ሁሉ እንዲፈታ እንደሚያደርገው አምኖ ትግሉን አለመቀጠል፣ ከወያኔ ጋር ለመሞዳሞድ መቅለስለስና አልፎም ባዕዳንን አስታርቆን ብሎ መለማመጥ ወዘተ በሞላ የትግል አደናቃፊዎችን ስምሪት የሚያሳይ ነው። ወያኔ በዋና መልኩ ያው በኃይልና አፈና ላይ የሚያምን በመሆኑ አስቸኳይ ጊዜ አዋጅ ማወጁ የሚጠበቅ መሆኑ አልቀረም። በዚህ መስ ወያኔ ሊገባው ያልቻለው ሀቅና ክስተት ግን ያለው የሁኔታ ለውጥ ነው። ህዝባችን የፍርሃትን ግንብ አፍርሶ ተነስቷልና በአዋጁ ሳይሸማቀቅ ሰልፉና ተቃውሞውን በመቀጠሉ ብርክ ይዞት የባጤ ቆጡን እየቀባጠረ አለቆቹን ሳይቀር አስደንግቷል። ለዚህም ነው ሰፋ በል ቁጥጥርህን እንዳለ ሆኖ ተለጣፊዎችን በስፋትና በብዛት ኮልኩል እየተባለ በመመከር ላይ ያለው። ይህንን መቀበል ለወያኔ የማይቻለው በመሆኑም አለቆቹ ተገደውና ተናደውበት የራሳቸውን መፍትሄ በመፈለግ ላይ መሆናቸው የሚካድ ወይም የተሰወረ አይደለም። የሚወሰዱ እርምጃዎች የባዕድ ቅጥረኞች ወደ አገር መመለሳቸውና ቀና ቀና ማለታቸው በዚህ በኩል ጠቋሚ ነው። ነግ ወያኔን ዩኒፎርም ያጠለቁ ወያኔዎች ቢተኩት ትግላችን የሚቀጥልና የሚፋፋም እንጂ የሚቆም አለመሆኑን ከወዲሁ ግልጽ ልናደርግላቸው ይገባል። መፍትሄው ዴሞክራሲያዊ ሁሉን አቀፍ ሽግግርና በህዝብ ፍላጎትና ውሳኔ መሰረት የሚመሰረት ህዝባዊ መንግስት እውን መሆኑ ብቻ ነው። ጋጋታውና ጫጫታው፣ አዋጁ፣ ገለመሌው ሁሉ ፋይዳ ቢስ ነው። ህዝብ ፍርሃቱን አሸንፎ አንድነቱን አጠናክሮ ከፋፋዮችን ሁሉ ጥግ አስይዞ ተነስቷልና ከበሮ ቢደለቅም አዋጅ ቢነገርም ጆሮ አልሰጥም አልፈራ አልሸማቀቅ ብሏልና ወያኔ መውደቁ የማይቀርለት ነው። ይህን ሀቅ መረዳትና በዚህም ማመን ያስፈልጋል። የቀቢጸ ተስፋና የጨለምተኝነት ጊዜ አልፏል። የባዕድ ነጻ አውጪ ጠባቂም የለም። የኢትዮጵያን ጥቅም አንድነትና ሉዓላዊነት አስቀድሞ የተነሳን ህዝብ ወደኋላ ማንም ሊመልሰው የሚችል አይደለም። ለዚህም ነው ወያኔን ከጥፋት ለማዳን ላይታች የሚሉትን ሁሉ ቅጣታቸው ያው ለወያኔ የሚሰጠው ይሆናል የምንላቸው። በህብረት በአንድነትና በፍቅር መኖር ፈላጊው ህዝባችን የደርጉንም የወያኔንም ፋሽስታዊ ስርዓቶች ታግሎ ከዚህ ደርሷልና ከእንግዲህ ማንም ጨቋኝ አገዛዝ የሚሸከምበት ጫንቃ የለውም። ስር ነቀል ለውጥ ይፈልጋል እንጂ የተኳለ ግን ያው አስቀያሚና ነውረኛ የሆነን ወያኔን አይመኝም። ወደዚህ ድብዳቤ ሊወስዱት የሚፈልጉት እነ ወያኔና ጭፍሮቹ ወደ ውድቀት እንሰዳቸዋለን እንጂ ግማሽም ጆሮ የምንሰጣቸው አይሆንም። ወያኔ የፖለቲካ እስረኞች ብሎ ወገኖችን በማሰቃየቱ ለፍርድ መቅረብ ሲገባው ምህረት አደረገ በሚል የሚወደስ አይደለም። ለትግል የተነሳንባቸውን መሰረታዊ ጥያቄዎች መፍትሄ ሳናገኝ ትግላችን የሚቋረጥ አይሆንም። ጸረ ወያኔ ትግላችን ተፋፍሞ ይቀጥል። ውድቀት ለወያኔ። በቀርፎ ያልተጣለ ድክመት፣ የደነዘ ሕሊና ከእባብ እንቁላል፣ እርግብ ከወያኔ ይሉኝታና ርኅራኄ የጠበቁ ክፍሎች ማፈር ተገደዋል። ወያኔ አውቆ ባይገድለንም በስህተት እንደሚጨርሰን እያስተማረን ነው። አሜሪካም ተቆጥቶ ያስተካክለዋል፣ በዚያውም ለሰፊ ሽግግር ይጠራናል ብለው ወገባቸውን ሰብቀው የነበሩትም እንዲሁ ተኮሳምነዋል። ወያኔ ማንም የሽግግር መንግስት አያቋቁምም፣ ማንም አይጠራችሁም ብሎ ማቅ አልብሷቸዋል። መቋመጡ ፋይዳ ቢስ ነው ያልነውን አረጋግጦላቸዋል ማለትም እንችላለን። ሕሊናቸው ደንዞ ክህደትና ባንዳነት ፈልቶባቸው እምብርተ ቀዳዳ በመሆን አገር ትውልድን ያሳፈሩትም ሁሉ ከነትንፋጋቸው ወደ ትቢያ ተወርውረዋል። ድክመታችን ናቸው ሆዳሞቹ፣ ድክመታችን ናቸው ከወያኔ ሸበጥ ስር ዳግም ሊወድቁ የተዘጋጁት። ድክመታችን ናቸው የአንድነት ኃይል አልገባ ብሏቸው አሁንም ሊከፋፍሉን ሊያዳክሙንና አገር ሊያበጣብጡ ተዘጋጅተው ያሉት። ማንም ዜጋ ሊረዳው እንደሚችለው በደቡብና መሃሉ ሲያምፅ፣ አድማ ሲያካሄድ፣ ምዕራብ ሰሜንና ምስራቅ ጸጥታን ካቀፈና ተመልካች ከሆነ ወያኔ እየነጠለ በማጥቃት የበላይነትን ያገኛል። የወያኔ ድክመትና መሽመድመድ የመጣው ሕዝብ አብሮና ተደጋግፎ ስለተነሳበት ነው። ይህን ለማዳከም ወያኔም ጠባቦችም ገንጣዮችና ጽንፈኞች በየፊናቸው ግን በውስጥ ተቀናጅተው እየተንቀሳቀሱ ናቸው። ዘመቻቸው አላቋረጠም። ጥቂት ወያኔዎች ሚሊዮኖችን እያሰቃዩ ዘረኛ አገዛዝ መመስረታቸውን ለመካድ ባላቸው አቅም እየጣሩ ናቸው። ይህን ሐሰታቸውን ሌሎች ደጋፊ ሆነው ብሔር ተኮር ጥቃት ተደረገ ብለው ሲጮሁላቸውም ሰምተናል። ወገን ጓዶቻችንን ሲፈጁ ወያኔን በዘረኛ ወንጀል መክሰሱ ያቃታቸው የወያኔ ንብረት ያውም በጥቂቱ ሲጠቃ ኡኡ ትግሬዎች ተጠቁ ብሎ መጮህና ወያኔን ማጀቡን መምረጣቸው መቼም ካሳዛኝ አልፎ ዘግናኝ አሳፋሪ ሆኖ ይገኛል። ይህ ሁኔታ ሌላው ድክመታችንን የሚያሳይ ነው። ዛሬም ቢሆን ወያኔ በገለማ ዘዴና ተንኮሉ እየዘወረንና እያዳከመን ነው። አማራ መጣብህ፣ ኦሮሞ ሊያጠፋህ ነው፣ ትግሬ ሊፈጅ ነው ብሎ ሲቀላምጥ አማኞች ብቻ ሳይሆን የገደል ማሚቴዎች የሆኑት በርክተዋል። ከእስር እንዲፈቱ ጮኸንላቸው። በሕዝብ ግፊት ተፈተው፣ እነሱ ግን ፈረንጅን ማመስገኑን መርጠዋል። በበነጋታው ለወያኔ ድጋፍ የሆነ ጥሪ ማሰማታቸው ሆዳችንን ቆርጦታል። እስከ መቼስ ኮሳሳ ዜጎች ሆነን መጫወቻ እንሆናለን? ቀናው ተነግሯቸው ውልግድግዱን መረጡሳ። ትግሉን በተጠናከረ ህብረት ማካሄድ አለመቻላችን እስካሁን ዋናው ድክመታችን ሆኖ ይገኛል። አድማው የጋራና በየሁሉም ቦታ የሚከሰት መሆን አለበት። የወያኔን አገዛዝ ማስቀጠልና ኢትዮጵያን ማዳከም የሚፈልጉት ባዕዳን በተጠናከረ መልኩ ሊከፋፍሉን፣ ትግላችንን ከፋፍለው ሊያቀርቡ ባላቸው አቅም ሁሉ እየጣሩ ናቸው። ለነሱ ተገዢ የሆኑት መገናኛ ብዙሃንም የሚያሰሙት ፕሮፓጋንዳ የክፍፍልና የዘር ልዩነትን አራጋቢ ሆኖ ይገኛል። በዚሁ ዘመቻ አካል ሆኖ ያለው ደግሞ ህብረት በሚለው ጥረት ዙሪያ የተከፋፈለና የሚከፋፈል ጥረትን ማስፈን ነው። በቅርቡ በሻዕቢያ ስር ያሉት ኢምንት ቡድኖችን ፈጥረው ሰፊ ስብሰባ በለንደን ከተማ አደረግን ያሉ የግንጠላ አቀንቃኞች ሙከራና ግንጠላን ደጋፊ ውጤት ለምሳሌ መጥቀስ እንችላለን። በአሜሪካም ተመሳሳይ ጥረት ተደርጎ በይፋ ግንጠላ ባይሉም ያው ወያኔን አቅፎ ደግፎ የሚካሄድ ሽግግር በሚል የወሰኑት ውሎ ሳያድር ወያኔ አልጠራችሁም ብሎ ቢያሳፍራቸውም ሌሎች ጋሬጣዎች እንደነበሩና አሁንም በባዕዳን እርዳታ ሆነው ሊቀጥሉ መጣራቸውንም መጥቀስ እንገደዳለን። ሁሉም የህዝብን ቆራጥና ጽኑ ትግል ማጅራት መጥተው ከስልጣን ፍርፋሪ ሊካፈሉ የሚሮጡ ናቸውና ቦታና ኃይል ሊሰጣቸው የተዘጋጀ ነጋ ጠባ የሚወናበድላቸው ህዝብ የለም ማለት ባንችልም እንኳ ብዙሃኑ ነቅቷል እንላቸዋለን። ከታሪክ ሂደት አንማር ብለው አሁንም የከሰረ ፖለቲካቸውና ግባቸውን ሊገፉ የሚጥሩት ክፍሎች ያው ከተመክሮ መማር አቅቷቸዋልና በፖለቲካው ጠርዝ ምድረ በዳ እንደተለመደው ተወርውረው ይባክናሉ። የግንጠላን ግብ የራስን ዕድል በራስ መወሰን መርዝ ጠቅሎ ሊያጎርሱን አሁንም መጣራቸው ንቀት ነው። የሻዕቢያ ህዝበ ውሳኔ ይዘት በተጨባጭ ግንጠላን ማስፈን ከመሆን አላለፈምና የረሳን አይደለንም። ግልጽ በሆነና በማያወላዳ መንገድ በኢትዮጵያ አንድነት ስር ያለንን ችግር ሁሉ እንፈታለን ብሎ ማስቀመጡ ዝርዝር ሳይሆን ዋናው ጉዳይ ዋናው ነጥብ ነው። የራስን ዕድል በራስ ሙሉ በሙሉ መወሰን የሚል ፈንጂን አጥምዶ ኢትዮጵያ ለሚለው አፍአዊ ስምምነትን መግለጽ ዋጋ የለውም። አብረን ከዚያ እንድረስና እኛ እንገነጠላለን የሚል ነው። ለነገሩ የኦነግም የኦብነግም ፕሮግራም መገንጠል ከኢትዮጵያ የሚል እንጂ የታረመ አለመሆኑን መገንዘብ ያሻል። እነዚህ የግንጠላ ቡድኖች አንዳንዶች የኢትዮጵያ ወዳጅ ሊሉት የሚቃጡት ሻዕቢያ ያጠመደብን ፈንጂዎች ናቸው። ነግ ሻዕቢያም ወያኔም በእነኚህ ሊጠቀሙ ወደ ኋላ የሚሉ አይደሉም ብንል አሌ ሊለን የሚችል የለም። ጸረ ኢትዮጵያ ባዕዳንም የሚጠቀሙባቸው ናቸው። የኦጋዴኑ ግንባር አለቃ የዚያድ ባሬ ጀነራል የነበረ ሲሆን በአስመራና ለንደን እየተመላለሰ በጸረ ኢትዮጵያ ተልእኮው የቀጠለና በአስመራ ደግሞ የትልቅ ቪላ ባለቤት ነው። የግንጠላ ኃይሎችን ደግፎና አቅፎ ያለው ሻዕቢያ ለኢትዮጵያ ጥፋት አሁንም እየሰራ መሆኑ ምንም አያከራከርም። ነገ ምን ይሆናል? አገራችን ዕጣ ፈንታዋ ምን አይነት ነው ስንል የወያኔን ብቻ ሳይሆን ከላይ የጠቀስናቸውን ጋሬጣዎችና እንቅፋቶች በእይታችን ማስገባት የግድ ይሆናል። ሕዝባችን ስለ ነገው ቢጨነቅ አግባብ አለው። ለአገሩ ያልተጨነቀ ስለ አገሩ ያላሰበ ለማን ሊያስብ ሊጨነቅ ነው? የወያኔን የግንጠላ ዕቅድ የምናውቀው ነውና መፍትሔውንም የምንሰጠው ይሆናል። የሻዕቢያንም የግንጠላ ሴራ እንዲሁ ቸል ማለት የለብንም። ኢትዮጵያዊነትን የሚያዳክሙት የትግላችን ጸር ናቸው። ሕዝብን ይከፋፍላሉና ለገንጣይ ኃይሎች ድልዳል የሚሰሩና በህብረት ሽፋንም ለገንጣዮች የሚያመቹትም የአገራችን ጎጂዎች ናቸው ቢባል አወቁም ተደናቆሩም አግባብ ያለው ይሆናል። መሰረቱን ኢትዮጵያ ያደረገ ህብረትን መሻት አማራጭ የሌለው ስምሪትና ግዳጅ ነው። የሀያ ሰባት ዓመቱን ስህተት ልንደግም አይጠበቅምና በተሸዋወደ መልክ ለግንጠላ ሰለባ ልንሆን አገራችንንም ልንጎዳ ከቶም መጠበቅ የለበትም። የህዝብን ሙሉ መብት የሚፈልጉ ኃይሎችና ቡድኖች ሁሉ በጋራ እንደ ኢትዮጵያዊ መፍትሄ መሻት ይችላሉ። አግባብ ያለውም አቅጣጫ ይህ ብቻ ነው። ይህን ከሚቀበሉ ኃይሎች ጋር ሁሉ በሁሉ አቀፍ ህብረት ተባብረን ልንሰራ ዝግጁ ነን ይገባልም። ግንጠላን እስከ ድል ግን ልናጅብ ደግሞ ደጋግሞ የምንታለል አንሆንም። ህዝብ ደሙን አፍሶ ትግሉን በደርግ እንደተቀማው ሁሉ ዛሬም ይህ ሁሉ መስዋዕትነት ተከፍሎ ሀያ ሰባት ዓመታት ኢትዮጵያ ለጥፋት ተዳርጋ ቆስለን ተዋርደን ተመልሰን ጠላታችንን ሊያስቀጥሉብን ለሚጥሩ ከሃዲዎች ተጠቂ በመሆን ወያኔን በማስቀጠል ራሳችንንም አገራችንንም ልንጎዳ አይጠበቅም፣ መጠበቅም መደረግም የለበትም። ስለዚህ ወያኔ እንደ ወያኔ ከነ አስከፊ ዘረኝነቱና ጸረ ህዝብነቱ ሊቀጥል የሚችልበት ሁኔታ ሊታሰብም ሊስተናገድም አይችልም። ድላችን የወያኔ ውድቀትና መወገድ ነው። ለሽርፍራፊ ድል አይደለም ወገኖች ያን ሁሉ መስዋዕትነት የከፈሉትና እየከፈሉም ያሉት። ደካማ ጎናችን ወያኔን እንደ ወዳጅ መቁጠርና በሆነው ምክንያት ከወያኔ ጋር ለማበር መከጀል፣ ህዝብን መከፋፈልና ለወያኔ በሚጠቅም ደረጃ ተከፋፍሎ መገኘት፣ ለሻዕቢያና ገንጣዮቹ ቡድኖች ተጠቂ መሆን በአንድነትና ዴሞክራሲ ጉዳይ ላይ ማወላወል፣ ኢትዮጵያዊነትን በተገቢው ደረጃ አለማጠናከር ናቸው። አንድነት፣ ህብረት፣ ኢትዮጵያዊነት፣ ዴሞክራሲ፣ ዘረኝነትና ግንጠላ ማቀንቀን ያክትም። ድል ለጸረ ወያኔ የጋራ ትግላችን። ኢትዮጵያዊነት አሸናፊ ነው። ሀገር አድን ትግሉ የሁሉም ዜጋ ግዴታ ነው። ግልጽ ሆኖ እንደሚታየው ሀገር አድን ትግሉ የሁሉንም ዜጋ ተሳትፎና መስዋዕትነትንም እየጠየቀ ነው። ህዝብ እየተባበረ በትግሉ ጨክኖ እየቀጠለ ሲገኝ ወያኔ የሚይዘው የሚጨብጠው እያጣ ሲርድ ሲንቀጠቀጥ እያየን ነው። ይህ ግዳጅ በውጭ ሀገር ያሉትንም ኢትዮጵያውያን ይመለከታል። የያዙት ዜግነት ሌላም ቢሆን እንኳ ውልደታቸው ከእናታቸው ኢትዮጵያ ነውና አድኑኝ ስትላቸው ጥሪዋን ማዳመጥ ይገባቸዋል። በውጭ ሀገር ያሉ ኢትዮጵያውያን የሀገራቸው ዕጣ ክፍሏ አይመለከተንም ብለው ግዳጃቸውን ሊረሱ አይገባቸውም። አገር ምትክ የለሽ እናት ናትና ማንም ምንጊዜም ሊረሳት አይችልም። አገራቸውን ከከዱ ጉዶች በስተቀር ውልደቱን፣ እናቱን፣ አገሩን አደራድሩኝ የሚል ጤነኛ ሰው የለም። በመሆኑም አገራችን ላይ ዘረኛ ጉድ መጥቶባት ፍዳ ስትከፍልና ልጆቿ ሲሰቃዩ ሁሉም ኢትዮጵያዊ ይመለከተኛል፣ ይነካኛል፣ ይከነክነኛል፣ ደማቸው ደሜ ነው ብሎ በትግሉ ሊሳተፍ የሚጠበቅበት ይሆናል። ወያኔ በራሱ ክልል ሰዎች ብቻ ሳይሆን በውጭ ሀገር ባለው ሰፊ ኢትዮጵያዊ ላይ ተንሰራፍቶ በመጠቀም ላይ መሆኑን ደጋግመን የገለጽነው ነው። በውጭ ሀገር ላቡን አፍሶ ተሰቃይቶም ከሚያገኘው ገንዘብ ዘመድ፣ ቤተሰብ መርዳት በሚል በውጭ ሀገር ያለው ኢትዮጵያዊ ከሚልከው ገንዘብ ወያኔ ከአራት ቢሊዮን ዶላር በላይ በቀጥታም በተዘዋዋሪም ገቢ በማድረግ የበጀትና የኢኮኖሚ ችግሩን ያቃልላል። በውጭ ሀገር ያሉ ዜጎች ወደ አገር ተመልሰው አገር የረዱ እየመሰላቸው የሚያፈሱት ገንዘብ ሆነ እዚያው ባሉበት ለግድብ ለምናምንት የሚሰጡት ገንዘብ በቀጥታ ለወያኔ የሚጠቅም ሆኖ ቆይቷል። ወገኖቻችንን የሚገድለውን አውሬ ቡድን የምንረዳው እኛው ሆነን ቆይተናል። የወያኔ ሸቀጥ አሁንም በውጭ ሀገር ይራገፍብናል። በየምግብ ቤቱ የወያኔ ቢራዎችና ወይኖች ይቸበቸባሉ። ያዜብ እንጀራ አሁንም ይሸጣል። ቤተ ክርስቲያኖች ሲቀሙ እዚያ ሄደው መዋጮ ከፋዮችና ተሳላሚዎች ብዙ ናቸው። የኢትዮጵያ ሳይሆን የወያኔ አየር መንገድ በሆነው ላይ ተሳፋሪው ሲቀንስም አላየንም። ባጭሩ መደረግ የሚገባው ጸረ ወያኔ ሁለገብ ማዕቀፍ በሚገባውና ወያኔ ሊጎዳው በሚችል ደረጃና ይዘት እየተካሄደ አይደለም። ድክመትን አይቶና መርምሮ ለማስወገድ መጣር እንጂ መካድ መሸፋፈኑ የደከመ ጉልበት ዳገት ላይ ይለግማል እንዲሉ ያስጠቃል እንጂ አይጠቅምም። በውጭ ሀገር ያሉ ዜጎች ለሀገራቸው ሊያደርጉ የሚችሉትን እያደረጉ ነው ለማለት በምንደፍርበት ደረጃ ላይ አይደለንም። ሙትና ሆዳም የሚሉት ቃሎች ሲወረወሩ በባዶም አይደል። ሙት ይዞ ይሞታል አይባልባቸው ብንል ቦታው ነው። ቀደም የነበረው የውጭ ሀገር ነዋሪዎች ጽኑ አገር ወዳድነት በናፍቆት የሚታወስ መሆኑ የሚካድ አይደለም። ትምህርትና ስራቸውን እርግፍ አርገው ትተው አገር ገብተው ትግል ተቀላቅለው የተሰዉትን ጀግኖች ያስታውሷል። የአሁኖቹ ይዘት ለየት ያለ መሆኑ ግልጽ ነው። ወደ መካከለኛው ምስራቅ የሚሄዱት እህቶቻችን በአብላጫው ለፍተው ግረው ገንዘብ ወደ ቤተሰብ ለመላክ የወጡ ናቸውና ገንዘብ አስተላኩ የሚለው ይከብዳቸዋል። በሎተሪና ሌላም መንገድ የሚወጡት አብዛኛዎቹ ትኩረታቸው በግል ኑሮ ግንባታ ላይ ነው ሲባልም ተደምጧል። በተጨማሪ የተሰደዱት ባለፈው አገዛዝ ወንጀል የፈጸሙትና ባለሀብት ሆነውም አሁንም ብጥበጣ ተልዕኳቸው የሆኑት ናቸው። እይታችንን በድክመትና ጉድለት ላይ ስናደርግ አገር ወዳድ ኢትዮጵያውያን የትግሉ አጋር ዜጎች ከቶም የሉም የሚል ድምዳሜ ይዘን እንዳልሆነ መታወቅ አለበት። ለኢትዮጵያ የቆሙ ጸረ ወያኔ የሆኑ የሕዝብ ትግል አካልና አጋር የሆኑ ዜጎች ሞልተዋል። ያቅማቸውንም ሲያደርጉ አይተናል፣ ምስክርም ነን። በዚያው ልክም ቁጥራቸው ትንሽ ቢሆንም በፖለቲካው የሚነግዱ ስግብግቦችና መንታፊዎች ፈልተዋል። ምሁር አስጠሊዎች አስጸያፊ ዶክተርና ፕሮፌሰሮች እነማን ማለቱ አያስፈልግም። ሀያ ሰባት ዓመታት ሙሉ አይተናቸዋልና ፋሽስቱን ስርዓት ናፋቂዎች፣ በሰማዕት ደም ቀላጆች፣ የታሪክ ላጲሶች፣ ጠባቦችና ትምክህተኞች፣ ህዝብን ከፋፋዮች፣ የጥላቻ ፋብሪካዎች፣ የመርህ ደላላዎች፣ ጥቅመቢስ ምሁራን እነዚህ በየጊዜው የህዝብን የአገር ወዳዶችን ትግል ሲያደናቅፉና ባይሉትም ለወያኔ ሲጠቅሙ ባሽተዋል። ዛሬ ከስሜታዊነት ርቀን ማን ለአገር ቆመ፣ ማን አገርን ሊከፋፍል ሊያጠፋ ተራወጠ፣ የትላንቱን ሳንረሳ የዛሬውን በሚገባ ብንመረምር ሁሉም ግልጽ ሆኖ ይታየናል። ደጉም፣ ከይሲውም፣ ሾሁም፣ አበባውም ያው የተለምዶ የህብረተሰቡ ቅራኔ ነጸብራቅ አለና በጅምላ መመልከቱ ትክክል አይሆንም። በውጭ ሀገር ያለውን ዜጋ ግዳጅ ስናነሳና ወቀሳም ስናሰማ በተለይ የሃይማኖት መሪዎችን ከምዕመናን ባልተናነሰ መውቀስን ልናልፈው የማንችል ነን። በውጭ ሆነው በሀገር ያለውን የወያኔ ሲኖዶስ የሚከተሉ አሉ። ማዕቀቡ ቀርቶ ለወያኔ ገንዘባቸውንም ጸሎታቸውንም አሳልፈው ይሰጣሉ። ካህናት አርአያ ወይም የአቡነ ጴጥሮስ ተከታዮች ሊሆኑ ሲገባቸው በንዋይና ጥቅማጥቅም እየተጠለፉ ለወያኔ ሰለባ ሆነው ይከፋፈላሉ። የሚያሳዝነው ደግሞ ይህ ልዩነት አንዳንዴ በጎሳ ብሔረሰብ ልዩነት ሆኖ ሲገኝ ነው። ጸረ ወያኔ ሼኮች ነን ብለው ጠባብነትና ጎጠኝነትን ሰባኪዎችም አሉ። አገራችን ጨቅላ ሕፃናት የሚንከባከባቸው አጥተው በየመንገዱ ሲያድሩና ለበሽታና ስቃይ ሲጋለጡ በአንድ ከተማ ምዕመናን በብዙ ሚሊዮን ዶላር ቤተክርስቲያኖችን ያቆማሉ፣ ይገዛሉ። በእነዚህ ውድ ህንፃዎች ካልሆነ አታገኙኝም ሲል ፈጣሪያቸው ተናግሮ ከሆነ እኛ እስካሁን ያስነበበን የለም። የተራቡ የታረዙ፣ ወዘተ ብዙ ሚሊዮን ህፃናት እጓለ ምውታን የሆኑና አባት እናት ያጡ ብዙ ሚሊዮን ንጹህ ህፃናት በአገራችን እርዳታ ያለህ እያሉ እየጮሁ ሚሊዮን በሚሊዮን አውጥቶ በባዕድ አገር ግንብ በግንብ ላይ መግዛት አገር ወዳድነትን ምንም የማያሳይ ስምሪት ነው። ሃይማኖተኛነት ሊባል የሚችልም አይደለም። ይህን በማለታችን ያው እንደተለመደው ሃይማኖትና ቤተክርስቲያን ተነካ በሚል ውግዘት ላይ ተሰማርተው ግዳጃቸውን የሳቱ ክፍሎች ሊወቅሱን እንደሚጥሩ አላጣነውም። እውነትን ተናገሩ ግን ክቡር ቃልና እዝ ነው ባይነን። ወያኔ በከፈተው ወይም በያዘው ቤተክርስቲያን የወያኔን ሲኖድ በሚቀበል ቤተክርስቲያን ከወያኔ ጋር በሰመረ መስጊድ መገኘት ከቶም ክልክል መሆን አለበት። ማዕቀብ፣ ይህ በሀገር ቤትም መከተል ያለብን እርምጃ ነው። ማዕቀብ ስንል ፍጹም ነው። በወያኔ ንብረትና ምርት ላይ ማዕቀብ ባልነው ልክ በራሱ በወያኔም ላይ ማዕቀብ አስፈላጊ ነው። በወያኔ በዓል ላይ አለመገኘት፣ ወያኔዎችን መራቅና ማራቅ፣ የህዝብ ጥላቻ እንዲሰማቸው ማድረግ፣ ይህ ዘረኝነት አይደለም፣ የፖለቲካ ተቃውሞ ገጽታ ነው። በደቡብ አፍሪካ ሶዌቶ ለምሳሌ ህዝቡ የቤት ኪራይም ሆነ የውሃና የመብራት ዋጋ አልከፍልም ከማለት አልፎ ከስርዓቱ ጋር የገጠሙትን ሱቆች ሁሉ ማዕቀብ አድርጎባቸው ነበር። ወያኔዎችን ማግለል ይህ ነው። በወያኔ አውቶቡስ አለመሳፈር ወዘተ በተቻለበት ሁሉ የሚለውን የግድ መጥቀስ እንዳለብን ግልጽ ነው። ሆኖም በሀገር ነዋሪ ከሆነው ዜጋችን በውጭ ያለው ይበልጥ ማዕቀብ ለማድረግ እድሉም ችሎታውም ስላለው ነው በውጭ ላይ ያተኮር ነው። ወያኔ የኢትዮጵያ መንግስት ሳይሆን የወያኔ ትግራይ ጨቋኝ አገዛዝ ነውና የወያኔን ተቋም የአገር ኤምባሲ ብሎ በዚህ መነጠፍ ሆነ ገንዘብ ማፍሰስ ተገቢ አይደለም። የወያኔ ጤፍ እንጀራ ባይበላ ይቅር፣ ቢራውን ባይጠጣ ይቅር የሚል ፍጹምና ወልወል የማይል አቋም መያዝ ያስፈልጋል። ይህ አቋም ተይዟል። የሃይማኖት አባቶችስ ግዳጃቸውን ለመወጣት በሚገባ ጥረዋል። ከወያኔ ሲኖዶስና የእስልምና ተቋም ጋር እርቅን ፍለጋ ደፋ ቀና ሲሉ አልታዘብንም። ሁሉም ተብሏል። ዋናው ቁም ነገር ግን ወያኔ ላይ ማዕቀብ እናጠናክር የሚለው ነው። ለወያኔ በወያኔ በኩል ገንዘብ ላለመላክ እንሞክር፣ በዚያውም በእኛ በኩል ላኩ ብለው ሊነጥቁ ካሰፈሰፉ ሌቦች መጠንቀቅም ያሻል። በወያኔ ምርት ላይ ማዕቀብ፣ በራሱ በወያኔና በጭፍሮቹ ላይ ሙሉ ማዕቀብ፣ በወያኔ አየር መንገድና መደብሮች ላይ ማዕቀብ፣ የወያኔን እንጀራና መጠጥ የሚሸጡት ምግብ ቤቶች ላይ ማዕቀብ፣ በወያኔ ላይ ማዕቀብ። እስቲ ይህን የህዝባዊ ትግል አካል የሆነውን ማዕቀብ ስናደርግ እንታይ። ሀገራችንን እንታደግ፣ ሀገራችንን እናድን። ጸረ ወያኔው የጋራ ትግላችን ይጠናከር።
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና ምሹ።
Rock island urban